ታድለሽ እንትን ይቀረኝ ስምንት ይቀረኝ።
Hello ጤና ይስጥልን።
አዎ
ከ BGI የጥሪ ማዕከል እንደውሎ ደንበኛችን ኤለ Classic Restaurant እና Lounge ነው።
ከምንድን ነው ያልሽኝ?
ከ BGI የጥሪ ማዕከል እሺ
የ BGI መለያ ቁጥር የያዘ አድሬ ሶስት መልዕክት በስልክዎ ተቀብለዋል?
አይ አልደረሰኝም። አሁን ነው ወይ?
አይ ሰሞኑን ከደረሰዎት ልንገረዎት። የያዘ ደንበኛችን አጭር ቁጥር ነች።
ቆይ እሺ አንዴ። እሺ ንገሪኝ።
ሀምሳ ዘጠና እ?
ሀምሳ ዘጠና ሀምሳ ዘና
ሰላሳ አንድ አርባ ዘጠኝ ሰላሳ አንድ አወጣኝ። የምን ቁጥር ነው ይሄ?
ይሄ የእርስዎ የቢጃይ መለያ ቁጥሮት ነው። ለእርስዎ ቤት የተሰጠ ማለት ነው።
እሺ እሺ ይህ ለመሰጠት እስከ ምሽት የመላው ደንበኛችን እሺ